hello hello ሚላት hello አሁን ነግሬዋለሁ ለሮቤል ስልኩ ይሰራል። የምር እና ነግሬዋለሁ ግን እሱም እያለ ያለው push አድርጉን እየደወሉ አለ አንድ እንትን አንልም እያለ ነው። እኛም ልንዘናጋ ስለምንችል እየደወሉ ይከታተሉ እያለ ነው። ስለዚህ አሁን ነግሬዋለሁ accept ያርግ ብዬ ከዛ በኋላ assign ሲሆን ሹፌሩ ጋር እየተከታተልሽ ከስር ከስር መደወልና status እንዲቀይር አድርግ።
ሹፌሩ
አዎ ያው assign ያደርገው አይደል እሱ ሹፌሩ ነው የሚያዛ ጋር confirm ሲለው ነው የሹፌሩ የሚመጣልኝ የተቀበለው ሹፌሩ አዎ ከዛ በኋላ ከዛ በኋላ እሱንም በከስር ከስር follow አድርጉት
ድራይቨሩን
አዎ ድራይቨሩን ማለት ነው አዎ ግን ሮቤል እኮ ጋር ይደውሉልኝ ምናምን ስለሚል
አይ አሁን ሮቤል እስከ ሮቤል እስከሚጨርሰው ነው። ሮቤል ከጨረሰ በኋላ driver ኡ ጋር ከሄደ በኋላ ለ driver ኡ ነው የምደውይው። አሁን ነግሬዋለሁ ለሮቤል እንትን confirm አድርገ ልካላለች ብየዋለሁ። ከዛ በኋላ ግን driver ጋም እየደወሉ ከስር ከስር እንትን ይበሉ ብሏል። እሱ ራሱ እዚህ ነው እንዴ? የት ነው የት ነው shipment ኡ?
ደብረ ዘይት መሰለኝ አይደል የሚለው ከዚህ ከአዲስ አበባ ደብረ ዘይት ይመስላል።
አልከፍቼ አላየሁትም። የሚገርም ከመርካቶ ደብረ ዘይት አሁን
እንደዛ ነገር ነው ቅድም ያየሁት መሰለኝ ጠዋት። ስለዚህ follow አድርጉት። እዚህ በኋላ follow up እንዳትረሱ።
active like ዋና follow አደርገዋለሁ።
ነግሬዋለሁ ያደርጋል ማለት እሺ እሺ እሺ እሺ